Hello hello ሁሉ ስፖርት ነው አለ አዎ ነው።
እናት ምንድነው register ብሎኝ ኦንላይን ተመዝግቤ እሺ deposit ለማስገባት ፈልጌ ኦንላይን ይቻላል አለ አዎ ይቻላል።
እምቢ አለኛ ምን ማድረግ የሚገባኝ wallet ላይ አይ ሲገቡ ሁሉ- አይ በዚህኛው ስልክ ተመዝግቤ ለሰላሳ አራቱ አሁን በ- በምደውልሽ ተመዝግቤ ሁሉ ነገር ሬጂስተር ሬጂስተር አድርጌ አ- ተደርጋሉ ና ብሎኛል እም፣ ግን መልሼ እንደገና ደግሞ ከፍቼ እንትን ለው ስል ይሄ እንትኑን ምንድነው የገንዘብ ዲፖዚት ነው የሚደረግበትን ቦታ አጣሁት እንደ ሌሎቹ አይደለም እንደ ዳሽ ሎጊን ምናምን አድርገው አይደለም ሎጊን አ፣ አድርገው ሎጊን አ፣ ሎጊን ሳደርገው ሞር ትክክለኛ እንትን- ምትላለች ከስር እ?
ሞር ምትላለች በአማርኛ ተጨማሪ ምትል ማለት ነው።
ከሎ- ሎጊን ካልኩት በኋላ ሎጊን ስለው ካልኩት በኋላ ነው አዎ
እንደዛ አድርጌ ልሞክረው እሺ አዎ። ከዛ ከእሱ ጋር wallet ውስጥ ገብተው deposit አማራጭ አለው፣ በዛ ይሰራሉ።
ማለት አ፣ ዝም ብዬ አሁን direct login ልበለው login ይበሉና more ላይ ይገቡና wallet ይመርጥ ይመጣል። wallet ውስጥ ገብተው deposit የሚያደርጉበትን አማራጭ ይቆታል። ያን አማራጭ ተጠቅሞ ማስገባት ይችላል።
አመሰግናለሁ እሺ እናት አመሰግናለሁ